hello
hello ጤና ይስጥልኝ ሀሚድ ነኝ የምንረዳው
account የኔ ቁጥር አሁን ብር የተጫወትኩት ያለ ብር አምስት መቶ ስልሳ ብር ነበረ።
እሺ እሺ ከኔ ውስጥ ማ በቃ ብሩ ደግሞ እኔ ጋር የለም። አሁን ስልክ ብቻ ተደውሎ በስልክ ጆሮ እንደ- እንደያዝኩት በኋላ የለም። በ voucher ይላል ማን እንደ
voucher
በ voucher ነው በ voucher withdraw ከተደረገ በ Best Bet shop ወይም ማጫወቻ ቦታ ነው እ?
ማውጣት የሚችል በ voucher withdraw ሲያደርጉ እ፣ በ Best Bet ማጫወቻ ቦታ ነው ሄደው የሚያወጡት ብሩ
አይደለም አዎ። እና ማን እንዳወጣ ቁጥሩ ሲ ብሩ check አድርግ። አሁን እኔ check ስልክ እያወራሁ ብቻ ነው እሺ በዚህ ቁጥር ነው አይደለም ዜሮ ዘጠኝ
እሺ
ሰማንያ ዘጠኝ እሺ
ሀያ ሁለት እሺ ሰባ ዘጠኝ እሺ
አስራ ሰባት
እሺ check እያደረኩት ነው ስንት ብር ነበር ያሉኝ
አምስት መቶ ስልሳ ብር እሺ check እያደረኩት በ voucher ተቆርጦ ነው።
እሺ
አ አዎ፣ ካልተጠቀሙ መልስልኝ። ካልተ አዎ፣
hello hello አ- አ ዜሮ ዘጠኝ አርባ ስምንት
ዜሮ ዘጠኝ አርባ ስምንት
አርባ ዜሮ ዘጠኝ አርባ ስምንት
ስልሳ ሁለት ስልሳ ሁለት ሰባ ስምንት
ሰባ ስምንት ሰማንያ ስድስት
ሰማንያ ስድስት በቃ ወደዛ ነው የገባው ታየ